ያዘ hello ተቃራኒ order ገብቶብኝ ነበር።
እሱ order ነበር ንገረኝ።
ሀያ ሰባት አስራ አራት
ሀያ ሰባት አስራ አራት ኧረ ሀያ ሰባት ቤት ደርሰናል። እንደ check አድርጎ እስኪ አንዴ ሀያ አምስት እንዳይል order ነበሩን check አድርገው አንዴ ሀያ ሰባት አስራ አራት እሺ የያዝከውን ንገረኝ።
ያዝኩት ሀያ ስድስት ስልሳ ዘጠኝ ሀያ ስድስት ስልሳ ዘጠኝ ስልሳ ዘጠኝ እሺ አንዴ ጠብቀኝ፣ መስመር ላይ ብቻ አትዝጋው።
እሺ
ትእዛዙ ሰሚት ጊዮርጊስ የሚሄደው ነው እንዲወጣል የፈለግከው እ ሰሚት ጊዮርጊስ የሚሄደው አዎ እሺ እሺ አንዴ ጠብቀኝ እሺ እሺ
ትእዛዙ አቤት አስወጥቼ እልሃለሁ እሺ ሀያ ሰባት አስራ አራቱን እሺ እሺ